ጤና ይስጥልኝ ቦሌ ማሞካቻ።
ጤና ይስጥልኝ ደንበኛችን ከአሪፍ ፔ ነበር የምደውለው።
እሺ POS machine ኣችን እኛ ላይ system ላይ ስናየው offline እያለን ነበር እና ጠገቡት ካለ ላይሉኝ ይችላሉ።
የምን ነበር POS machine?
አሪፍ ፔ የሚል የእኛ ጋር ግን የለንም እሱ POS። የንግድ ባንክ POS ብቻ ነው ያለው እኛ ጋር።
የንግድ ባንክ POS ብቻ ነው ያለው።
አዎ እሺ፣ ስደውል ማናጀሩ POS ያለው እናንተ ጋር ነው ስላለኝ ነበረ።
አዎ እኮ እኛ ጋር እኮ ያለው የንግድ ባንክ POS ነው።
እሺ ደንበኛችን አመሰግናለሁ። መልካም ቀን።